ወደ hello እሺ እንትን ኮተቤ ያለው ቅርንጫፍ ህንጻው ምንድን ነበረ ስሙ? የሄድበት ህንፃውን አላውቀውም ግን ኮተቤ ዜሮ ሁለት ሂድና ማለት ነው ይሄ እተ- ምንድን ነው አንዴ ይቅር hello የአንቆርጫ ታክሲ መያዣ ጋር ማለት ነው አንደኛ የምን ፎቅ ታክሲ?
ላይ አለ አንቆርጫ አንቆንጫ አ- አንቆርጫ ታክሲ መያዣ ጋር አንቆርጫ አንቆርጫ አዎ።
ታክሲ መያዣ እሺ እዛ ጋር ያለ አለ እሺ